hello ጤና ይስጥልን በስተቤት ጤና ይስጥልን በስተቤት
አሁን እንትን ከቤት ቤት ገንዘብ አዘዋውሬ እሺ ወደ ቴሌብር ማለት ነው።
እሺ ከዚህም እንትን ገብተዋል እያለች ነው። እዛ ዳ- ደግሞ አልደረሰኝ።
እሺ በዚህ በደወልክበት ቁጥር ነው
አይ አይደለም ዜሮ ዘጠኝ ሰላሳ አራት አዎ በደወል የላከውበት ብር ማለት ነው። በቴሌብር በዚህኛው ነው። አዎ
ስንት ብር ነው
ሶስት መቶ ሀምሳ
ሶስት መቶ ሀምሳ አዎ
መቼ ነበር ቀኑ hello ትላንትና ትላንትና
ስንት ብር ነው ሶስት መቶ ሀምሳ
ትናንትና ነው ከትናንት ወዲያ
ትላንት ትላንት ጠዋት ማለት ነው።
በዚህ ቁጥር በትናንትና የለም
አ?
በትናንት በዚህ ቁጥር የለም
confirm ሆኖ ነው። confirm ምን ወ- ወ- እዚያው ቁጥሩ ላይ ነው እንደ cancel የሆነችው ወይስ confirm አለች?
ቁጥር ተሳስተ እንዳይሆን ሌላ ቁጥር እንዳይሆን በዚህ ቁጥር አሁን የለም።
ኮ- confirm ሲሆን ማለት ነው ገብቷል ማለት ነው ወይስ አይደለም እኛ ነን የምናደርገው አ እሺ በላይ ሲሆን ነው እና እንትን ስልክ ቁጥርን check አድርግ በዚህኛው ነው
እሺ፣ እስቲ check እናደርጋለን።
የለም። አዎ በዚህ እሺ።
ቁጥር የላችሁም እሺ እሺ እሺ።